ጤና ይስጥልኝ። አሪፍ ቤት አምራች ነኝ። እባክዎ ምን ልርዳው?
እና ሰላሙ እግዚአብሔር ይመስገን።
አሪፍ ላይ ወደ ሁሉ ስፖርት ስራ አስተላለፍ እሺ።
ትናንት ማታ ወደ ሌሊት ስምንት ሰዓት አካባቢ ለምን አስር እሺ።
ሰዓት አካባቢ አስር ሰዓት
ለዚህ ስልክ ቁጥር አዎ፣
ከሌሊቱ አስር ሰዓት ነው።
አዎ፣ እሺ።
እም፣
ብር deposit አድርገው ነው አራት መቶ አራት መቶ አራት መቶ ዘጠና ብር አራት መቶ ዘጠና ብር ከቴሌ አዎ፣ ብር ነው ከሲቢ ከቴሌ ብር
ቴሌ ብር ሙሉ እም።
ስሞት የቴሌ ብር ሙሉ ስሞትን ይንገሩኝ።
ሙሉነሽ ሞላ መኮንን
ሙሉነሽ ሞላ። እሺ መኮንን የቴሌ ብር ስልክ ቁጥሩ አሁን የደወሉበት ነው ራሱ ራሱ አዎ፣
ዜሮ ዘጠኝ አርባ አምስት ቤት ማለት ነው አዎ፣ አርባ አምስት መጨረሻ ዘጠና ሶስት ዘጠና ሶስት እሺ ደንበኛችን ወዴት ነበረ deposit ሊያደርጉ የነበረው?
ለሁሉ ስፖርት betting አለ ሁሉ ስፖርት። እሺ betting አዎ።
እሺ ደንበኛችን የማረጋገጫ መልእክት ከቴሌ ብር ገብቶሎታል። text message መቆረጡን
ምናሽ መቆረጡን የሚያረጋግጥ
መቆረጡ የሚያረጋግጥ text message ገብቶሎታል ከቴሌ ብር።
አዎ እሱን text message screenshot ያነሱትና አሁን በምሰጠው ስልክ ቁጥር ቴሌግራም ላይ ይልኩልናል።
በጣም ይገርማል። ሰው ሳይጠፋ ይቀራበት ነው።
ከማውረድም ይችላሉ ከቴሌ ብር።
እንዴት ሀ እንደገና ስገባ ይወርድልኛል።
አዎ ደውለው እ
ማውረድ ይችላሉ።
ቴሌብር ላይ እሺ፣ እሺ ቁጥሩን የያዙት ልስጦት
እሺ
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት እየያዙት ነው
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ ሀምሳ አምስት ይህ ስልክ ቁጥር ከ- ከሙሉ ስሞት ጋር አንድ ላይ